ጥለን ዋሽንግተን ስናማከር hello እስከ ስንት ሰዓት ነው? እስከ ስንት ሰዓት ነው የምትሰሩት? ይቅርታ ምን ነበረ
hepatitis B እና እንደዚህ ኤች አይ ቪ ምናምን ለመመርመር እ እ hepatitis B እንደዚህ ለመመርመር አለን ሀያ አራት ሰዓት አለን ሀያ አራት ሰዓት የቡልቡላው ጋር አላችሁ?
እ የቡልቡላው እዚህ ሩዋንዳ ያለው ጋር
የቡልቡላው አይሰሩም? በዚህ እስቲ እዛም ይሰራሉ ግን ስልካቸውን ልስጣችሁ የእነሱን ወይ አ አ እሺ ዜሮ ዘጠኝ ሰማንያ ስምንት
እሺ ይቅርታ ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት እሺ አዎ።
አመሰግን ችግር የለም እሺ